ሁሉ ስፖርት ባኮን ነበር።
ሁሉ ስፖርት አዎ ነው።
እንትን ነበር አሁን ብር እያመጣሁና ከቴሌ ብር ቆረጠና እሺ ብር- ብሩን ከአየር ያዙት ሰባ ምናምን ሰባ ብር
እ?
ከቴሌ ብር ወደ እናንተ እያመጣሁ ነበርና እሺ ከቴሌ ብር balance ኤን አነሳና ከአየር ላይ ቀረ። ምን በምን መንገድ ይመለሳል?
ከቴሌ ብር የተላከሎትን text screenshot አድርገው በቴሌግራም ይላኩልን።
በዚህ ልላኩ በቴሌግራም ይላኩልን። website ኡ ላይ ጥያቄ ምልክት አለ። እዛ ላይ ቴሌግራም account አችን ያገኙታል።
እሺ